ቤት ቦራነኝ ባካሁን ልርዳው
ሄሎ ሰላም ናችሁ?
አለን እግዚአብሔር ይመስገን።
አለን እና ትናንትና የሆነ ትኬት ቆርጬ እሺ አ፣ ሙኒክ ብቻ ነው ፖስት የሆነ ሁሉም እህ።
ነገር ተሳክቷል። ታውቃለህ እስካሁን እሺ።
ድረስ ደ- መልስም የለም። ለዛ ነው አይደው።
ፖስት ፖንድ የሆነ ጨዋታ ካለ ሀያ አራት ሰዓት መጠበቅ ይኖርብሃል። እሺ ኦኬ 24 ሰዓት አዎ
እሺ በቃ።
እንደዛ ጠብቅና በሀያ አራት ሰዓት ውስጥ ጨዋታው ከተካሄደ እንደ ነጥቡ ይያዛል። ካልተካሄደ ደግሞ እ, እም።
እንትን እናደርጋለን void ይደረግና የሌሎቹ ይገባል።
እሺ እሺ እናመሰግናለን።
እሺ እሺ እኔም አመሰግናለሁ።
ምን እያለች ነው?